ሌላው ጤና ይስጥልን ቤቱ ቤት
ሄሎ ጤና ይስጥልኝ። ሄሎ አዎ ይሰማል
ይሰማል?
ይሰማል። አዎ ሰላም ነው?
እግዚአብሔር ይመስገን።
ዲቦራ አይነችም?
ዲቦራ ወጥታለች።
ወጣች? ኦኬ አዎ እሺ፣ በቃ ስራ እንትን ነበር የምትወጣው። እሺ።
እሺ ምን እንትን ነበር?
ብር ኮንትን አድርጊልኝ ዊዝድሮ ኢንፎርም እሺ እሺ እሺ።
እዚሁ ስልክ ላይ የደወልክበት ነው?
አዎ፣ በዚሁ ስልክ እሺ ንገረኝ።
ምን ነው
ስንት ብር ነው?
ሀያ አምስት ሺህ አራት እሺ እሺ። ይህ ምን አይነት አራት ጊዜ ነው አይደል?
አዎ አዎ መቶ ማለት ነው።
እንደዛ ነገር እሺ
ይቻልሻ እ?
ይቻልሻ ሀያ አምስት ነበረ እየጠበቅኩ የነበረ
አራት ጊዜ አልኩሽ እኮ አራት ጊዜ ብላኛል። አልሰማሁም። እሺ አንዴ አስሬ ከምደውል ብዬ እኮ ነው። አንዴ አይ ልክ ነህ።
ተሰባሪ።
ዋናው እንትን ማለት ይማራል።
አሜን አሜን አሜን። አህ፣ ውሽ ያኑርሽ በእናትሽ እ አንቺ ስትኖር አይደለ እኔ ነው የማር እንጂ።
አዎ።
አሜን አሜን።
እሺ ወደ ዜሮ ዘጠኝ ሰላሳ ስምንት ሀምሳ ዘጠኝ ዜሮ ዜሮ አዎ፣ ሰላሳ ዜሮ አይደለ?
አዎ ትባበር ላይ መዝጋት ትችላለህ። አፕ አደርግልሃለሁ። ችግር የለውም። አንዱ ገብቷል፣ ሌላውንም አደርገዋለሁ። በቃ አይ በቃ እሺ አርጅ አመሰግናለሁ።
እናመሰግናለን። እሺ እሺ።
አይ ማን ልበል እንጂ መቅደስ ማቀደስ ቴንክ ዩ እሺ እናመሰግናለን። እሺ